ጤና ይስጥልን ቤስት ቤት ይፍቱን የሚል እርዳት ሄሎ ይቅርታ ድምጾት ይቆራረጣል። ምንድን ነው ያሉኝ?
ፖስት እንዲሆነ ነበርና ከሀያ አራት ሰዓት በኋላ ቼክ አድርገውበት ተብዬ ነበር።
እሺ ካሽራ አይዲ ትነግረኛለህ?
እሺ
እሺ ቁጥሩን ይንገሩኝ።
እሺ አስራ ሶስት አስራ ሶስት ሀምሳ ሁለት ሀምሳ ሁለት ዜሮ ስድስት
ዜሮ ስድስት ዜሮ ስድስት አስራ ሰባት
መጨረሻውን ስንት ነው ያለኝ? ይቅርታ ሰባት ሰባት
አስራ ሰባት ሰባ ሰባት ይቅርታ ሀያ ደግሞ?
ሰባት ሰባ ሰባት ሰባ ሰባት ሰባት ሰባት እሺ Hello
አቤት እ፣ መቶ ብር ገብቶሎታል። check ያድርጉት። ሄሎ